ጤና ይስጥልኝ ቴስ የበረራ መረጃ ማዕከል በኩት የምንረዱት ነው። አሁን booking book እያደረግኩ ነበር፣ ቤት ተቀይሮ ቴዎድሮስ ነኝ። እና በቃ ትክክል ነው። ትኬ እንትን booking ኡ ጥሩ ነው ለማክሰኞ መሆኑ።
እሺ እንትን ይበሉና account ተልኮሎታል አይደል?
account text ተደርጎልኛል። አዎ በቃ በዛ account ላይ amount ኡን ተመሳሳይ ስለሆኑ በተላከሎት account ላይ amount ኡን ተመሳሳይ ነው። ከፍለው የከፈሉበትን ደረሰኝ screenshot አድርገው ይላኩላል።
okay ዘጠና ሁለት ሺህ አንድ መቶ ምናምን ብር ነው። አዎ አዎ አዎ።
እሱን ከእንትን ብዬ screenshot አድርጌ ላክልህ።
ምን አሉኝ? ይቅርታ screenshot አድርጌ ልላከው የተከፈለበትን።
አዎ አዎ። ከዛ በኋላ ትኬት ሰርተን ካላችሁ አዎ።
እሺ እሺ።
ደውሉ። እናመሰግናለን። መልካም ቀን።